ጤና ይስጥልኝ ተድላ አምቡላንስ የአምቡላንስ አገልግሎት
ቦሌ ሚካኤል ይባላል።
hello
ቦሌ ሚካኤል
እሺ
ዳኑ
ከቦሌ ሚካኤል ጋር አዎ፣ ማን ደበል የማን ነው ብዙ እንትን ነው።
ስላለ እዛ አካባቢ
እ እንትና ነች እ፣ ትእዛዝ አካባቢ ነች። ሴትዮዋ ስሟ ማን ነበረች? ቆይ ላውጣልሽ። ማን ነበረች? እ፣
customer እዛ አካባቢ ስላሉ እነሱ ከሄዱ ብዬ ነው ቦሌ አዎ።
ሚካኤል ዳኑ ማን ናት ቆይ ያውጣው።
እሺ እሺ
አታ
ወይ አንድ ሰው ሌላ ወይ ሹፌር ጥራልኝ።
አሻ አሻ ቢላይ
hello አሻ
አይሻ አ
እሺ ከዚህ በፊት ተጠቅማችኋል አይደለ እንደዛ መሰለኛ እሺ በቃ አሁን ይመጣሉ ስንት ነው?
ተመሳሳይ ነው ከዚህ በፊት እንደሚከፍሉት ነው ስንት?
ሁለት ሺህ አራት መቶ አ፣ እሺ እሺ እሺ ይምጡ አይደለ አዎ እሺ
ትእዛዝ ትእዛዝ ትእዛዝ ስለ አካባቢ ነው።
እ እ እ ትእዛዝ ስለ አካባቢ ነው።
ምን አካባቢ ምን ሆቴል ትእዛዝ ስለ አካባቢ ትእዛዝ ወይ ኖርዲክ ወይ ኖርዲክ ከሆስፒታል አካባቢ ኖርዲክ አካባቢ አዎ
ቦታውን ነገር ይሄ hello ወንድሜ አ- ይቅርታ አቤት።
ምን ነበር ህመማቸው ስብራት እ፣ የስብራቱ ነው የስብራትና አውቃ ዳኒ ይመላለሳሉ ተባባሪዎች ናቸው።
እሺ እሺ አመሰግናለሁ በቃ ይመጣሉ አሁኑ ነው እሺ።
እሺ
እም